ሄሎ ሰላም ጤና ይስጥልን።
አብረሽ ይስጥልን። ሰላም ነሽ?
እግዚአብሔር ይመስገን እግዚአብሔር ይመስገን። ዛሬ ፕሮግራም አለ አይደለ?
አላው ዛሬ ስምንት ሰዓት እና ከምሽቱ ሁለት ሰዓት አለ ስታንዳ አይ ስምንት ሰዓት ነበር የፈለግኩት።
እሺ ስሞትን ይንገሩኝ።
ጽዮን ገብረ መድህን
ጽዮን ገብረ መድህን። እሺ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ ሀያ ሁለት
ሀያ ሁለት ሰማንያ ስድስት ሰማንያ ስድስት አስራ ዘጠኝ እሺ ሀምሳ አራት ሀምሳ አራት